ሰንበት መንገደኛ ናት ሸኚዋ ብዙ ነው ቀባይ የላት ብትሄድ በትለየኝ አይኔም ሳይጠግባት ገና ሰንበች አልኳ ናት ሰንብት ራቀችኝ ደጃዋን ወፍ እያጀባት ራቅ ራቅ አለችኝ ጠፋች ከዓይኔ ሙሉ ጋረዳ ሸፈናት ሳር ቅጠሉ ሁሉ እንግዲህ ወረቀት እንግዲህ ደብዳቤ ጓደኛ ያለው ተማከር ከልብ በቃ ምን ይደረግ ደህና ያቅባት ተመለሰ ዓመት አይኗን እስከት ተመለሰ ዓመት አይኗን እስከት አካል በአካል ያምራል ማቀራረብ ደጎ ሩቅ ለሩቅ ሲሆን መቼ ከማል ወጎ ወይ ተጽፎ ላያልቅ ሀሳብ ላይ ይጨለስ ቀለም ብሎ ያድራል ወረቀት ላይ ሲፈስ ደህናዋን ትሰንበት መንገደኛ ናት ሸኚዋ ብዙ ነው ተቀባይ የላት ብትሄድ ብትለየኝ አይኔም ሳይጠግባት ደህና ሰንበች አልኳት ደህና ትሰንብት ራቀች በጀዋት ወፍ እያጀዋት ዞትር ተቀባይ ዛሬ ሸኚዋ ነች ልቤን እየከፋው እንባ ያቀረኝ አትለይኝ ማለት ጉዳይ ዋላ ሽረው እባክሽ ማለት ሆዴን አስመረረ እንግዲህ መምጫው የመመለሻዋ ሻለኝ አልባስ ዞሮ የመግቢያዋ አካል በአካል ያምራል መቀራረብ ደጎ ሩቅ ለሩቅ ሲሆን መቼ ይቅማል ወጎ ወይ ተጽፎ ላያልቅ ሀሳብ ላይ ይጨለስ ቀለም ብሎ ያድራል ወረቀት ላይ ሲፈስ ድናዋን ትሰንብት መንገደኛ ናት ሸኚዋ ብዙ ነው ተቀባይ የላት ብትሄድ በለለየኝ አይኔም ሳይጠግባት ድና ሰንበች አልኳ ድና ትሰንብት ናቀች በቸዋት ወፍ እያጀባት ራቅ ራቅ አለችኝ ጠፋች ከዓይኔ ሙሉ ጋረዳ ሸፈናት ሳር ቅጠሉ ሁሉ እንግዲህ ወረ